Hello? Hello?
hello hello ሰላም አቤት ሰማኛል። ሰላም እንዴት ነው?
እግዚአብሔር ይመስገን።
ቲክቶክ ላይ የሆነች እንትን አይቼ ነበረ ኮምፓክት
ኮምፓክት ስንት ሞዴል?
ሁለት ሺ ስምንት መሰለኝ ያለው አንድ ሚሊዮን ብር ከዛን ባንክ የቀረ ያለው
አስራ ስምንት ከሀምሳ ነው ጠቅላላ ዋጋ።
okay አስራ ስምንት ከሀምሳ አዎ
okay ስምንት ከሀምሳ ሆነው እንትኑ ባንክ አዎ።
አዎ interest ኡ ማወቅ ይቻላል በስንት እንደምታያዩ አስራ አምስት percent አስራ አምስት percent ለሶስት አመት ክፍያ። አዎ በሶስት አመት ክፍያ አስራ አምስት percent ሞተሩ ምኑ ምን አ- አ- ያልተፈታ ንጹህ ነው መኪናው በፍተሻ ነው መጥተህ ታስፈትሸዋለህ ራስህ።
okay አድራሻችሁ የት ነው ኤግዛክት መስቀል ፍላወር እሺ በቃ እሺ ቴንኪው እሺ እሺ